ሰላም ጤና ቤስት ቤት አሎ ሰላም ጤና ይስጥልኝ።
ሰላም ምን ነበር? ይቅርታ
withdrawal አድርጌ ነበርና አልገባልኝም።
ስንት ብር ነው?
እሺ፣ እህ?
አስር አስ- አስር አስር ሆኖ ሶስት እሺ የቤስት ቤት ቁጥር ንገረኝ።
የደወልኩ ዜሮ ዘጠኝ ዘጠኝ ብሎ ነው የሚጀምር።
እሺ አስራ ስምንት ነው አይደል?
አ
እሺ ዛሬ ነው ያረግከው?
አ እሺ
በሁለቱም ነው በቻፐም በሳንቲም
እሺ ያው የሳንቲሙ ይገባል። ቻፖ ደግሞ ትንሽ ወደ ቴሌ ብር ነው።
አ እሺ አምስት ሺ አስር አስር ሺ አለ።
አ
እሺ ግን እዚህ ጋር በእንትን ነው እኮ ያረካቸው፣ በሳንቲም ፔን ያረካቸው
በቻፐም ይሆናል።
ወደ ዜሮ ዘጠኝ አስራ ስምንት አስራ ዘጠኝ አስራ ዘጠኝ ሀያ አምስት አይደለ?
አ
ቴሌ ብርክ የእሱ ነው።
አ
ያው አረግልሃለሁ። እሺ ትንሽ ደቂቃ ጠብቀው።
እም፣ እሺ፣ thank no ገብቷል፣ balance ሆኗል። አሁን check አድርገው።
you፣ እሺ thank you።
እናመሰግናለን። እሺ